ይስጥልን ቤስት ረድኤት ነኝ። ምን ልርዳው?
withdraw ሳንቲም በቴሌ ብር እና ንግድ ባንክ ነበር ያልገባልኝ።
እሺ አሁን የደወልክበት ነው የቤስት ቤት ቁጥር?
አዎ አዎ።
ስንት ብር ነው?
ቴሌ ብር መቶ ሺህ ሀያ አምስት አምስት አራት ጊዜ ንግድ ባንክ ደግሞ ሀምሳ ሺህ ሀያ አምስት አምስት ሁለቴ
እሺ እንትን አድርግ። እሺ ግን ምን እ ይሄ አሁን የምትጠቀመው ዜሮ ዘጠኝ ብሎ የሚጀምረው አካውንትህን ነው አይደለ?
አ፣ ዘጠኝ ብሎ በሚጀምረው ተጠቀም። just in case login አላረግም ካለክ forget password ብትለው አ፣ አይገባልህም message። ዘጠኝ ብሎ እሺ የጀመርከው አካውንት ብቻ ነው የሚሰራልህ።
እሺ ስለዚህ ዘጠኝ በሚጀምረው አካውንት ተጠቀም። እሺ እሺ እሺ፣ confirm አድርጌልሃለሁ። ትንሽ ቆይታ ይገባልሃል።
እዚህ ጋር እሺ ተብሎ